ጤና ይስጥልኝ ራንድ hello
አቤት አቤት ራንኬ ቆዳ ክሊኒክ
እ?
ራንኬ ቆዳ ክሊኒክ
እሺ ስለ አገልግሎታችሁ ማወቅ ፈልጌ ነበር።
እ እ
ስለ አገልግሎታችሁ
ራንኬ ቆዳ ክሊኒክ
እሺ፣ ስለ አገልግሎታችሁ ማወቅ ፈልጌ ነበር።
ምን ለመታከም ፈልገው ነው?
የጉብር በሽታ
ትችላለህ። የሕክምና አገልግሎቱን እንሰጣለን። ለቡና ወሎ ሰፈር አለን። የቱ ይቀርብካል?